ዘጠኝ ስትል መንግስት ቤት ቃል ኪዳን የሚል እርዳው
ወደ ቴሌብር ብር ልኬ ነበር አልገባልኝም።
እሺ በስልክ ቁጥር ነው።
አይደለም ዜሮ ዘጠኝ አስራ አንድ እሺ
ሀያ ዘጠኝ እሺ ሰላሳ ሰባት አስራ ስድስት
ስንት ወር ነው?
ሁለት ሺህ አምስት ነው።
እሺ የዛሬ ነው።
አሁን ነው እሺ አንዴ መስመር ላይ ጠብቁ።
አንዴ አስራ አስራ ሁለት ሺህ ነው መቶ አሁን እየመለስ ነው። አሁን ስንት ቀን ሁለት ሺህ አምስት መቶ አሁን አሁን ከበላ ሁለት ሺህ አምስት መቶ በቃ ጨረሱ ላይ ላይ ነው።
ሄሎ
አቤት ወደ ዜሮ ዘጠኝ አስራ አንድ ሀያ ዘጠኝ ሰላሳ ሰባት አስራ ስድስት ነው የሚልኩት።
አዎ
እሺ አሁን ገብቶሎታል፣ ቼክ ያድርጉ።